ጤና ይስጥልኝ።
ሄሎ ሰላም ጤና ይስጥልኝ።
አቦይ ስለ ድምጽ መመዝገብ ፈልጌ ነበር።
የሚያስመዘግቡት እድሜው ስንት ነው?
እ?
የሚያስመዘግቡት ህፃን እድሜው ስንት ነው?
ራሴም ህፃኑ አስራ ሶስት አመቱ ይቅርታኛ እየመዘገብን የምንገኘው አምስት አመትና ከአምስት አመት በታች ያሉ ህጻናት ነው። ስለደወሉ እሺ።
እናመሰግናለን።